hello ሆስፒታል የሌላ ወይ ሆስፒታል
order ኡ ማይሰራ ከሆነ ለምን አታወጡልኝም?
ማነህ?
ረመዳን ነኝ።
ረመዳን order ነበር ንገረኝ በምን አውቃለሁ ቀድመህ ወደ ጉዳዩ ነግሬያቸው ነበር የሚሰማ ግን ማንም የለም።
እና ታዲያ ለኔ መች ነገርከኝ እስቲ ልስማህና ወደ መፍትሄው እንግባ ስንት አልከኝ እየሰማኸኝ ነው ረመዳን
እ ሰባ አራት ሀምሳ ዘጠኝ ሰባ አራት ሀምሳ ዘጠኝ እ
እሺ ከካሳንችስ ነው የታዘዘው ስልክ busy ነበር
ኧረ የምን busy ያውቀው ነው ላለመደወል ነው እንጂ ሀያ አራት ደቂቃ ሙሉ busy ነው።
ይወጣልሃል